Hello ሰላም ጤና ይስጥልኝ best bet
ብሩ ዜሮ አድርጌ ነበር አልገባልኝም። በዚህ በአሁን በደወልኩበት ስልክ
ስንት ብር ነው?
ሁለት ሺህ ብር አሁን ነው ያረፈሽ።
ቆይ አንዴ በዚህ በደወልክበት ቁጥር ነው አዎ
ሁለት ሺህ ነው ያልከኝ?
አዎ
ዛሬ ነው አይደለም?
አሁን አሁን hello
ቆይ አንዴ አባያ የውልክ ስለሆነ ነው